ጤና ይስጥልኝ። ሪፖርት ከባፎም ልርዳው።
አብሮን ስትል ሰላም ነው።
እግዚአብሔር ይመስገን።
ሁሉ ስፖርት ትላንትና ማለት ነው እሺ ትንሽ ብር በልቼው ማታ አካባቢ ወደ ቴሌብር ሳደርገው አስር ሺህ ብር ወይ ሁሉ ስፖርት ስላልተቀመጠም ወይ ወደ ቴሌብር አልገባ በአየር ላይ ጠፋ።
እሺ ከዝውውር ታሪክ ላይ ያልገባሉትን
አዎ አልገ በልቼው አልባብን።
እሺ ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ።
እሺ ከዛ የባንክ ት- ዝውውር የሚለው ውስጥ ይገቡና አ አሁን አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይልኩልናል።
እሺ ቁጥር የያዙኝ እኔ ቴሌግራም
የቴሌግራም እ ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ ሰባት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ።
እሺ ከዛስ
ይላኩልን አሁን ያልኩትን እሺ